እኔ እንጃ ጤና ይስጥልን ችብችብ ሊሆን ይችላል። መጀመሪያ ጤና ይስጥልኝ፣ እንዴት ነሽ እመቤት?
አብሮ ይስጥልን።
አለን ኧረ ቃዘን ነበር ከትናንት ወዲያ ነው አልደረሰንም። እባክሽ ከትናንት ወዲያ ከትናንት ሆዴ ወዲያ ደረሱት ማታ ነው መቼ ነው?
የታዘዘው። በጣም ትናንትና ቀን ነው ማታ እኮ- ደርሷል።
OK እሺ፣ ጠብቆኝ በስልክ ነው order ያደረጉት።
አይደለም በኑ ነው እ በኑ ነው እም፣
እም፣ እና OK፣ at least እሺ።
ሆነን ከሆነ ብዬ ዛሬ expect እያደረግን ነበር። እስካሁን አልመጣም።
አዎ assign ተደርጓል። ያው ከ warehouse አልወጣም፣ ግን የ driver ስልክ ልንገሩት፣ ትንሽ ቆይተው ይደውሉለታል። ከዚህ ለምን በኋላ ነው ያልወጣው?
የሚወጣው።
ለምን late ይሆናል እንደዚህ? እባክሽ በጣም እየተቸገርን ነው ማለት እዛም order አድርገን አዎ።
ደግመን እየገዛን እየሆነ ነው እኮ OK ይቅርታ ቶሎ በጣም ልክልን ትችላላችሁ ማለት ሁል ቀን ሆነ complain ማርያምን እኔ ሰለቸኝ መደወል እራሱ የት ነበር location ኡ?
ገርጂ ገርጂ። OK እሺ፣ ወይም check ላድርግና መልሼ ልደውልዎት።
እባክሽ ጠብቅሽ እሺ እሺ